ጤና ይስጥልን።
አቤት፣ እንዴት አላችሁ?
እግዚአብሔር ይመስገን። አባት ምን ልርዳዎት?
ከቲክቶክ ነው ስልካቸው ያገኘሁት። የሆነ መኪና ፈልጌ ነበረ፣ ቪትስ መስሎ እሺ፣
used ማለት ነው የተያዘ
ምን አይነት መኪና ነው የሚፈልጉት አባት? ምን አሉኝ?
ቪትስ ወይም ደግሞ ያሪስም ይሆናል።
እሺ ቪትስ አለን ሁለት ሺህ ሁለት እና ሁለት ሺህ አራት አለን እና ሁለት ሺህ የሆነ ሞዴል አለን።
እ ስንት ይባላል?
የትኛው
ሁለት ሺህ አራት
ሁለት ሚሊዮን ሀምሳ ሺህ ብር ድርድር አለው። ባንክ ይወጣለታል።
ሁለት ሚሊዮን
አዎ ድርድር አለው።
እሺ፣ ሁለት ሚሊዮን ስንት አልሽ?
ሁለት ሚሊዮን
ሁለት ሚሊዮን ነው።
እ
በባንክ ይመቻቻል።
አዎ ባንክ ይወጣለታል።
የሚቀንስስ ከዚህ
ምን ነገር ያሪስ compact አለን ሁለት ሺህ ስድስት አስራ ሰባት ከሀምሳ የሚባል አለን።
ሁለት ሺህ ስንት ስድስት አዎ
አስራ ሰባት ከሀምሳ
አዎ ቤት ነው ያረት ነው
የአዲስ ኮምፓክት
የአርስ ኮምፓክት ነው አዎ
ጭበካስ
ምን አሉኝ? እሺ